አይሰሙም እንደ ውሃ የለም ስንል
hello
hello ጤና ይስጥልን።
ፍሬንች ስቶን ሁም ነው በቴሌቪዥን ሰምቼ ነበር። የሆነ ምንድን ነው እሱ? እንዴት ነው process ኡ?
እሺ ስለ share ነው ወይ ስለ ቤቱ ነው?
ስለ share
እሺ አሁን minimum ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው share ለ share ሽያጭ የወጣው። ከሐም- ከሐምሌ አንድ ጀምሮ ይጀመራል። አሁን ላይ ስምና ስልክ እየመዘገብን ነው።
እኮ እንዴት ነው መዝገባው?
እ፣ አሁን ስሙትን ስሙትን ይንገሩኝና ሐምሌ አንድ ላይ እንደውልሉታለን።
እሺ ሰለሞን ሙሉጌታ።
እሺ ሰለሞን ሙሉጌታ ስልኮት የእርሶ ነው አይደለ?
አዎ እሺ እሺ መልካም ቀን።
እሺ